hello ሰላም ነው? ትኬት ማወቅ ፈልጌ ነበረ።
እሺ cashier code ንገረኝ።
cashier code ኧዋ አስራ አንድ
አስራ አንድ
አርባ ሁለት
አስራ አንድ አርባ ሁለት ሀምሳ ሰባት ስልሳ ሰባት
እሺ ሰባት ሶስት መቶ ስልሳ አምስት ብር አሸናፊ ነው። አቅራቢያ ያለው የ BestBet ሱቅ ሄደህ ብር መቀበል ይችላል።
ስንት ብር ስንት ብር?
ሰባት ሺ ሶስት መቶ ስልሳ አምስት ብር ሰባት ሺህ ሶስት መቶ ስልሳ አምስት okay። አንድ አስራ- ጨዋታ ተቀንሶብኛል።
አንድ ጨዋታ ተቀንሶ አስራ አንድ ሺ ደራሽ ነበረ ግን አንድ ጨዋታ ስለወጣ ወደ ሰባት ሺ ሶስት መቶ ስልሳ አምስት ዝቅ ብሏል።
እሺ አመሰግናለሁ። እንደገና አንድ ልጨምር።
ይቻላል cashier code ልንገርህ ይቻላል።
አስራ አንድ ሰላሳ ሶስት አስራ አንድ ሰላሳ ሶስት ስልሳ ዘጠኝ ዜሮ ሁለት ዘጠኝ ዜሮ ሁለት እሺ ይህ በአንድ ጨዋታ ነው የወጣው። ግን እ, የወጣው ጨዋ- የቲኬቱ total odd ና የወጣው ጨዋታ ሲካፈል ከሀያ በታች ስለሆነ ቦነስ አይኖረውም። እሺ
ቦነስ የለውም።
የለውም።
እሺ አባቴ አመሰግናለሁ።
መልካም ምሽት።
እም።